hello እኔ ስትልኝ ደብረ ይስጥልኝ ከቢጂአይ ኢትዮጵያ የጥሪ ማዕከል ነው የምደውልሎት።
ከቢጂአይ አዎ እሺ
ኤርላይን ሱፐር ማርኬት ነው አደለ?
ይህ ይህ ኤርላይንስ ሱፐር ማርኬት ነው።
አዎ
አዲስ የ- አዲስ የቢጂአይ መለያ ቁጥር ልከኖት ነበረ ደርሶታል? SMS
አልደረሰኝ ከቢጂአይ አዎ ልንገሮት የያዙት።
እሺ ቆይ አንድ ጊዜ እሺ
እስክርቢቶ ወስደኝ እስቲ አወል እሺ ያችን እዛ ክተቻት እስክርቢቶ ውስጥ ወረቀት እዛ ውስጥ ቦርሳ ውስጥ አለ አንክተች በእናትሽ ውስጥ ምነው እንደዚህ ቃቤ እንጂ እናቴ ይቅርታሽ እሺ
ይኸውልሽ እንደ እናንተ ቦርሳ የኔን ቦርሳ ርቋል እና እስክርቢቶ ሳወጣ እህ፣ እህ።
ቢፒአር ያስፈልገዋል
ልንገሮት ወይ አንቴ እሺ
እሺ ንገሪኝ ንገሪኝ እናት እሺ ሀምሳ
ሀምሳ ሰላሳ አምስት ሰላሳ አምስት ዘጠና
ዘጠና ስልሳ ሶስት ስልሳ
ስልሳ ሶስት እ፣ ሀምሳ ሰላሳ አምስት ዘጠና ስልሳ ሶስት አዎ ደንበኛችን ይሄ ነው አዲሱ መለያ ቁጥሮት። መልካም ምሽት።
እሺ አመሰግናለሁ እሺ